ሄሎ ሄሎ አሌክሳንደር ወይ chat ላይ ጽፈህ የነበረ ሰዓት አሳውቀንልህ ነበር ማለት ነው።
አ እና አይሰራም የ customer ስልክ አያነሳም አ- እና መልሰው በቃ አ- እሺ ሬስቶራንት እሺ ሬስቶራንት መልስና
እሺ እሺ ያው መልሼዋለሁ። በቃ መለስከው አላወጣሁት ነበር እሺ።
ከሬስቶራንት አላወጣሁትም ነበር።
ፈርመሃል አይደለ ግን አ
በቃ እሺ ደውልልናለን ካንስል ይበልሃል ውድ ይሄን አስቀምጪው። ይሄን ከስተመር ስልክ ያነ ስልክ ያነ ይደውላችኋል